ሄሎ ወይ ወይ የቅድሙ ምግብ ቤት አዎ የ- የቢጂስ ምግብ ቤት ልመልሰው አዎ። አይደለም ቆይ ቆይ ቢጄስ ከሆነ ቢጄስ አይደለም የምትመልሰው እ እስኪ ጁስ ነው እሺ የምትመልሰው ሄደክ እ እ?
እስኪ ጁስ የሚባል እ፣ እዛ ነው የምትመልሰው ስኪድ እስኪ ጁስ አታውቀውም አይሰማም።
እንዴ ሄላ ሄላ ሞገስ ሄሎ ይኸውልህ የምትመልሰው ቢጄስ ሳይሆን እስኪ ጁስ አ- የሚባል ነው የምትመልሰው እሺ እስኪ እስኪ ጋር ነው ሄደ የምትመልሰው ቲም እሺ።
ሊደርህን ደውልለትና ማለት ነው እስኪ የት ነው ብለህ ጠይቀው ያሳይሃል ይነግርሃል እሺ እሺ አ- አውቀዋለሁ ችግር የለውም በቃ ግን መልሻለሁ ብላ አሳውቀኝ ሞገስ እሺ እሺ እሺ ሰባት ነች